Hello. Hey. Hello. Hello.
አቤት አቤት Hello. Ah, ካላቡሬ አቤት ካላቡሬ ካላቡሬ ወይ እሺ ቀላሙ እንዴት ነህ
አለን እንትን አ ክፍለ ከተማ ላይ ያለ የነዋሪዎች ቡድ መሪና አይሲቲ ቡድ መሪ ነገ ሰባት ተኩል አዳራሽ ስብሰባ
የ- ማነው ጠሪው የእኛ ሴክተር አ ICT ያ ቴሌግራም ላይ post ተደርጓል። የ ICT ቡድ መሪና የ ICT ቡድ መሪና የነዋሪዎች ቡድ መሪ
የክፍለ ከተማ
አዎ የክፍለ ከተማ ብቻ ሁለት ሰው ማለት ነው።
እሺ group ላይ post አድርጋችሁታል
ዛሬ ቆይ ቀረብ እያደረጉ ነበር። አይ በቅድም
እሺ የነዋሪ ቡድን መሪ እና የ ICT ቡድን መሪ የክፍለ ከተማ ነገ ሰባት ተኩል አዎ እሺ post አደርጋለሁ እሺ፣ እሺ